ጤና ይስጥልኝ ሄሎ ቪዛ ሊዲያ ነኝ። ባኮት ምን አይነት የጉዞ መረጃ ልስጥዎት? ጤና ይስጥልኝ hello ጤና ይስጥልን ደንበኛችን hello
Hello ይሰማል?
አ የካናዳ ቪዛ እስቲ information ፈልጌ ነበር
ካናዳ እ በምንድን ነው ካናዳ መሄድ የሚፈልጉ?
በወርክ አይነት እሺ ወረቀትና እስክሪብቶ ከያዙ ልንገሩት።
ወረክና እስክሪብቶ አዎ አየ አየሽ መልሼ ልደውልሽ ወይስ ትንሽ ይችላል ይችላል።
አየ አየ